የሚሰጡንን መለከቶቹንም እንልከዋለን በየዞን መፍትሄው ወይ
ጤና ይስጥልኝ ደንበኛችን።
አሎ
እያወራን ነበረ ተቋረጠበት መሰለኝ።
ድራፍት የአድዋ መንገድ ላይ ብለ- ብለውኛል ብላ ነበረ። ምኑ ጋር ነው?
አዎ፣ አድዋ አደባባይ።
አድዋ አደባባይ አዎ፣ እንትን ጋር ይሄ መለስ ፋውንዴሽን ጋር ያለው ነው
መለስ ፋውንዴሽን ጋር አ ያለው ነው።
እ፣ መለስ ፋውንዴሽን አካባቢ
እዛ አካባቢ ነው። ባለፈው እዚህ መጥቻለሁ።
ምን አለኝ?
ባለፈው እዚህ መጥቻለሁ። ሌላ ቦታ መስሎኝ ነው። ባለፈው ይዤ መጥቻለሁ።
አዎ፣ ባለፈው ወስደው ነበረ።
ወስጃለሁ።
አዎ፣ ካሌጅ ስፖርት ወሰደ
አዎ አዎ አድዋ አምጥቻለሁ።
አደባባይ አካባቢ ደንበኛችን ይሰማታል።
እሺ
ካሌብ store ነው የወሰዱት አይደል?
አዎ ወስጃለሁ።
አዎ፣ ከዛ ነው የሚወስዱት።
እሺ እወጣለሁ።
እሺ የ- የቤተኛ ፕሮግራምም አይደርሰኝም ብለው አሁን complain አድርገው ነበር አይደል?
አዎ ሁለት ወር ይሆነዋል።
ሁለት ወር ይሆናል። እሺ እሺ፣ ደንበኞችን ቅሬታውን መዝገባን ይሉታል። እሺ እናመሰግናለን። ደህና ዋሉ።
እሺ ሰላም